hello ጤና ይስጥልኝ ቃል ኪዳን ከብስቴት ምን ልርዳው?
ቃል ኪዳን ሰላም ነው።
ሰላም ምን ልርዳው?
እንትን ነበረ ማለት ቢትስ ላይ አስር ሺህ ብር transfer አድርጌ አልገባም ወደ mobile banking።
ምን አሉኝ?
አዎ ቴሌብር ወደ ቴሌብር ልኬ እሺ ዛሬ ነው የላኩት።
አዎ አሁን ቅድም ማለት አንድ ሀያ ደቂቃ ምናምን ሰላሳ ደቂቃ እሺ በስልክ ቁጥር ነው የሚጠቀሙት ፌስት ቤት?
አይደለም በሌላ ቁጥር ነው እሺ ይነግሩኛል።
ዜሮ ዘጠኝ ሀያ አራት እሺ
ሀያ እሺ ዘጠና ሰባት ሰላሳ ስድስት
እሺ አንዴ መስመር ላይ ጠብቁኝ።
እሺ እሺ ቴሌብር በ data ካልሆነ አይታይም።
ወደ ዜሮ ዘጠኝ ሀያ አራት ሀያ ዘጠና ሰባት ሰላሳ ስድስት አዎ አዎ
እሺ confirm ተደርጓል። አሁን ይገባሉታል።
እሺ እሺ መልካም ምሽት።
thank you ዜሮ